ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንረዳው ሰላም ነው እናት ትናንት withdraw አድርጌ ነበረ ብር እና እሺ አሁን ቴሌግራም ላይ እያወራኋት ነበረ reserved አለችኝ ምንድን ነው reserve reverse ነው reverse ተደርጓል ወደ ሁሉ ስፖርት account ኦት
ወደ ራሴ account እኮ እሱ- ወደ ሁሉ ስፖርት reverse ተደርጓል ነው መልሱ
okay እኮ ራሴ account ኤ ላይ ነው ወይስ እናንተ ጋር አይ የእርሱ account ላይ ነው reverse የሚደረገው Okay ድጋሚ transaction withdraw change ብለው ሆኖ ይሰራል ማለት ነው refresh አድርገው ከእንደ አዲስ ይሞክራሉ ማለት ነው ከዛ withdraw ሳደርገው ይገባል ማለት ነው አዎ አንዳንድ ጊዜ ኔትወርክ ነው የሚይዘው ምናልባት ድጋሜ ከያዘቦት ይላኩልን እሺ እሺ